ሄሎ ጤና ይስጥልኝ። ዴቪድ ኤሌክትሮኒክስ ኤሌክትሪካል ወርክስ okay
ከዊፕላስ ሶሉሽን ነበር የምደውለው። ሰላም እባላለሁ።
ከማ ሰላም እባላለሁ። ከዊፕላስ ሶሉሽን ነበር የምደውለው።
እሺ፣ ሰላም ድርጅታችን አዲስ መተግበሪያ ይዞ አ- ከሀምሳ በላይ አገልግሎቶችን ይዞ ወደ ገበያ መጥቷል እና እሺ።
እርሶም ድርጅቶን በነጻ በማስመዝገብ እንዲያስተዋውቁ ነበር። ለመጋበዝ መመዝገብ ነበር።
ይቻላል።
እ?
data ው ጉግል ላይ ስላለ መመዝገብ ይቻላል።
ፕሌይ ስቶር ላይ ወይም አፕ ስቶር ላይ ይኖራል እ፣ ዊፕላስ ፕሌይ- ዊፕላስ እ፣ ሶሉሽን የሚል okay እ፣ ወይ ደግሞ እኔም text ማድረግ እችላለሁ በዚህ ስልክ ቁጥር እ፣ link ኡን?
link ኡን ማለት ነው።
okay።
ል- በቴሌግራም ልላክ link ኡን
ቴሌግራም ሳይሆን normal text normal።
ካላስቸገርኩሽ።
እሺ፣ እም።
አመሰግናለሁ ወንድሜ። መልካም ቀን።
ሰላም አለይኩም።